ሄሎ
ሄሎ ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
አሁን የሆነ message ገብቶ ነበር እና
እሺ፣ message ኡ ቴሌቪዥን game ይባላል።
እሺ
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ
ከዛ ሰባ ቁጥር ተጭነው አማርኛ ያደርጋሉ።
እሺ ሶስት ቁጥር ለመጫወት የሚለውን ይምረጡ።
Okay። እንትኑ ምን ይጠቅማል ጨዋታው?
ጨዋታው ሲያሸንፉ ሞባይል፣ ላፕቶፕ፣ አምስት ሺህ ብር ሽልማቶች ናቸው።
Okay ነው እንዴ? እሺ እሺ